hello አቤት
የሚቆጥረው እና አሀ፣ እሺ እሺ ፊልም ላይ ያለው ከፊልም ላይ ያለው sync ያደረገ ነው። ምንም አይነት ችግር የለበትም። እስኪ በስነ ስርዓት ይዩት። የትኛው የተጫነው game ምናምን ትክክል ነው ወይ የሚለው አሀ፣ ቤስ game ስመጫኑ በስነ ስርዓት ያው የዲሹ ላይ
አይ እኮ እንትኑ ላይ IT ባለሙያ የለም ያለ ነው። ምን ምንድን ነው የ የሌለው?
የዲሹ የዲሹ ማ- ዲሹ ውሻ ካሸሩ ላይ የለም።
ኧረ አለ። እስኪ ፎቶ ያንሳና ይላክልን። እሺ አንዴ ፎቶ አንስተ ትልክልኛለህ። ካሸሩ ላይ የምታዩትን ጌም ከ- ከ- ከካሸሩ ላይ እ አንሳና ላክልኝ። አሁን ቴሌግራም ላይ አንድ እየጠየቁን ስለሆነ ቼክ ለማድረግ
አዎ እኮ ምክንያቱም እሺ እኔ እናንተ ሾፕ ላይ እ፣ ሱ- እ፣ የውሻው ጌም እንደተጫነ ያሳየኛል። አራት ደቂቃም ሁለቱም እኩል እንደሆነ ያሳያል። ግን እናንተ ደግሞ አሀ።
ያሳየም እያላችሁ ስለሆነ እስኪ እንያው እናንተ እኮ አራት ደቂቃ?
ላምታዩት። አዎ፣ አራት ደቂቃ ነው።
አዎ አራት ደቂቃ ነው። game ኡም አለ በስነ ስርዓት።
okay እስኪ okay።
እያውና ፎቶ አንሳና ላክልን። እሺ እሺ ምን አራት ደቂቃ የሚያሳየው cashier ኡ ነው ያለው ዲሹ ላይ ነው ማለት cashier ኡ ላይ ነው መሰያየው ያለው ሁለቱም ላይ እንደዛ ማሳየት አለበት። sync አድርጓል እዚህ የሁለቱም የቲቪውም የካሸሩም አሀ የ- የዲሹ አራት ደቂቃ መሆን አለበት። የ cashier ኡ አራት ደቂቃ መሆን አለበት። እንደዛ መሆን አለበት።
አዎ እንደዛ ነው የሆነው። እዚህ
እሺ እሺ እስኪ ይኸውና ፎቶን ስናው የላክልን የምታዩት እሺ እሺ